ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከዊፕላስ ሶሉሽን ነበር ምደውልልዎት። ባለፈው link ልከንልዎት ነበርና አይተውታል? ጥያቄ ያለዎት ለማለት ነበር።
አላየሁትም። አጋጣሚ ስልክ ተወሰደብኝ። የሚገርምሽ ኦ በዚህ ስልክ እና- ልላክልዎት አሁን ደግሜ?
አ ቆይ ከ- ላኪልኝና ከሰዓት ስለምከፍተው አየዋለሁ።
okay። በቃ ጥያቄ ካለዎት መልሰው በዚህ ስልክ መደወል ይችላሉ። አመሰግናለሁ።
እሺ እሺ።
እሺ